hello ወዬ
ቤተሰብ ነሽ?
መሰረት ነኝ።
መሰረት ነሽ? እሺ። አይ ለቤተሰብ አሁን ነግሬያት ነበርና እንዴት አደረግሽልኝ? እዛ ተቀምጫለሁ።
ምንድን ወዲያው- ነበረ ምንድን ነበረ?
ከሚንጭ የሚነሳ mango juice ነበርና mango juice የለንም እና ደንበኛዋን አን- ደውዬ ጠይቄ እነግርሃለሁ ብላኝ ነበር።
እንዴ ቤ- ለቤርሳ ነው? እርግጠኛ ነህ?
አዎ፣ ቤተሰብ
ኧረ አይደለም ሌላ ነው። order number ኡን እስኪ ንገረኝ።
ዜሮ አንድ ዘጠና ሰባት ወይ አውጡልኝ።
ዜሮ አንድ ዘጠና ሰባት ቆይ በትክክል የሆነብህ ምንድን ነው ንገረኝ ለእኔ።
ይኸውልሽ ሚንጭ ከሚንጭ ነው የሚነሳው mango juice ነው እና mango juice እዛ ማ- ስሄድ ማነው ደግሞ ስምህ?
ኤርሚያስ ኤርሚያስ። እሺ ምንድን እዛ ስትሄድ ምን አሉ?
የለን mango juice የለም፣ ሌላ የሚቀየር ከሆነ ይቀየር አሉ አሉ እና ስደውልላት ቆይ ሴትዮዋ የምቀይር ከሆነ ጠይቄ እነግርሃለሁ አለች እና ቆየ በጣም አስራ አምስት ደቂቃ አለፈ።
እኮ እንትን እም፣ ቆይ አንዴ ጠብቀኝ ኤርሚያስ። ሀሱ የ-
hello ኤርሚያስ አቤት ይ- በቃ የኛ order cancel ነው። እሺ
አይ ይሄን ሁሉ መናገር ነበረባት።
እኮ ኤርሚ check እየተደረገ ነበር። አሁን ሊነግሩ እኮ ነው የደወለው። እሺ እኮ እሺ እሺ ኤርሚያስ